የመክሰቤን ተላከለት ሰዓቱ
ሰላም ጤና ይስጥልኝ። ከአዲስ Outfits ነበር የምደውለው። እኛ ጋር የሽቶ order አድርገው ነበር።
okay okay እሺ
እ order ኡን ላ
order ኡ ጊዜ ያለበትኝ ያ የፈለግኩትና ሳየው አስራ አምስት ቀን ይፈጃል ይላል።
አዎ ባለ አራቱ ከሆነ እንደዛ ነው የሚሆነው። ባለ ሶስቱ ግን እጃችን ላይ አለ።
ወይኔ ታዲያ የዛኔ የነበረ አይፈለግኩት በማግስቱ ቀን አለ።
እ እ የዛኔ ነበር የፈለግከው?
አዎ የዛኔ ነበር የፈለግኩት አስራ አምስት ቀን ሲለኝ በቃ አቋርጬ ወጣሁኝ።
okay እሺ በቃ እሺ እናመሰግናለን። እሺ